ይሰማሻል? እስቲ አውሪኝ ነው ያሰማው። የአንቺ ድምጽ እየተሰማኝ አይደለም። ይሰማሻል አይደል? hello hello እስቲ አሁን አውሪኝ በስልክ እንትን እኮ ስታንኮ ይሰማል። አይ አይሰማም። እስቲ አውሪኝ አይሰማም።